እገዛችሁ እንዲሁም ደግሞ ትብብራችሁ ፈልጌ ዛሬ መጥቻለሁ። 300 ሺህ follower መግባቴን አስመልክቶ ማሜ brand እንግዲህ ይህ የምትመለከቱት ቪዲዮ በ24 ሰዓት ውስጥ ከ50 ሺህ በላይ እይታ ማግኘት የሚችል ከሆነ የ50 ሺህ ብር ስጦታ እንደሚያበረክትልኝ እንግዲህ ቃል ገብቶልኛል። ከራሷ አንደበት ላስደምጣችሁ እስኪ።
ብሩክ fact 300 ሺህ ያንሳል። 300 ሺህ በመግባት አ፣ አስመልክቼ አ፣ ይሄ ቪዲዮ በ24 ሰዓት ውስጥ እናንተ ተባብራችሁት 50 ሺህ like ማግኘት የሚችል ከሆነ 50 ሺህ ብር ቃል ገብቼ ይላለሁ። ቃሌን አከብራለሁኝ፣ እሰጣለሁኝ። ጎበዝ በርታ። follow ያላረጋችሁትም follow አድርጉት። አንድ ሚሊዮን follower እናስገባው።
እንግዲህ እንደሰማችሁት ነው። ሁላችሁም ይህንን ቪዲዮ ታዲያ like፣ share፣ repost በማድረግ ትብብር እንድታደርጉልኝ በትህትና ጠይቃችኋለሁ። አመሰግናለሁ።